Hello ጤና ይስጥልኝ ራንክ አዎ ራንክ የቆዳ ክሊኒክ ለቡ ነው ወሎ ሰፈር ኦ የወሎ ሰፈር ስልክ ልስጥሽ ለቡ branch ነው አሁን የደወልሽው አርባ ሶስት ሀምሳ ሀምሳ ሀምሳ ሶስቴ ዜሮ ዘጠኝ አርባ ሶስት ሀምሳ ሀምሳ ሀምሳ አዎ በዛ ደውይ ሶስቴ ሀምሳ ሀምሳ እሺ